ጤና ይስጥልኝ BGI ኢትዮጵያ ቤተልሔም ነው የገባሁት።
hello ጤና ይስጥልኝ።
ጤና ይስጥልኝ ሰላም ነው። ሁለት ተበላሽቶ ነበረ።
እሺ፣ ከዚህ በፊት እኛ ጋር ደውሎ አስመዝግቦ ነበር።
አይ አልተመዘገበም።
እሺ፣ የ BGI መለያ ቁጥሮትን ወይም TIN number ኦትን ይንገሩ።
ሲነም hello TIN number ኡን ይንገሩኝ ደንበኛችን።
እሺ ዜሮ
ሁለት ነው ሶስት ዜሮ ሁለት ዜሮ ሁለት ዜሮ ሰባ ሰባ ሀያ ሰባት ሀያ ሰባት
አርባ ሁለት አርባ ሁለት ሰባ አራት ሰባ አራት እሺ፣ መስመር ላይ ጠብቁኝ። አየሁልዎት ነው። Skyline ግሮሰሪ ኖት?
ምናልሽ Skyline ግሮሰሪ ኖት?
አዎ አሁን ገነት ሽሮ በሚል ስሙ ቀይረውታል፣ ግን እስካለ ነው እሺ፣ ሙሉ ስሞትን ይንገሩኝ።
የኔ ልንገርሽ ወይ አዎ፣
የኔ ፍሬዘር ግርማ ፍሬዘር ግርማ። አሁን በደወሉበት ስልክ ላይ ልያዝልዎት?
አዎ አዎ እሺ፣ የት አካባቢ ነው የሚገኙት?
ጎሮ ጎሮ አዎ ጎሮ ምኑ ጋር?
ጎሮ አደባባይ ጋር አደባባይ።
አደባባይ ከመድረስበት እሺ፣ ምንድን ነበር የሆነቦት የድራፍት ማሽኑ?
ማሽኑ አልቀዳም ነው ያለው።
ታቡ ጋር ነው የማያወርደው?
አዎ አልቀዳም ማለት ነው።
ሲደመጥ ቅሬታውን ወደ ጥገና ክፍል አስተላልፍ የሎታለሁ። የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩሎታል። ሌላ ምረዳዎት ነገር አለ?
በቃ አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ